ይሰማላል እንትን ይሰማላል አይሰማም?
ይቅርታ ድምጽ ይቆረጣል። hello እሺ ዋ- ዋሴ ነኝ። አይሰማሽም?
አሁን ኧረ ይሰማኛል።
እሺ ዋሴ
እሺ እጹብ የለችም?
አለ እጹብን አቅርቢያት። አዎ
hello hello እጹብ
ወዮ ወይ አይሰማም?
ይሰማል።
እሺ እንትና ጋር ደውላት። ማን ነው ስሟ? ቃል ጋር እሺ፣ practice meeting ላይ ስለሆነች ቃል ጋር ደውላት፣
እሺ ከዛ ደውላት ቃል ጋር ዝም ብዬ ልደውላት
አ፣ ማለት ደውላት ሀሳቡ እና ለምን ቀ- ነው?
practice meeting ላይ ነች።
እሺ ደውላ ነው አስፈልጋት ነበር እና ያው አዎ።
ማን ነው ፕሮጀክት ፈልጋት ነበር project meeting ላይ ነች። so ለ- እንደዛ ነው ብለሽ ንገሪያት፣ ደውይላት።
እሺ
ነገር ፈልጋ ነው clarification ታወራሽ እና እንትን በያት communicate አድርጊያት።
እሺ እሺ ቀጥታ ነው የምትደውይላት። እሺ ወደ ቃል ወደ group ኡ ሳይሆን ቀጥታ Teams ላይ ሄደሽ ቃል ጋር ገብተሽ ነው የምትደውይላት።
እሺ እሺ እሺ እሺ በይ።